hello ጤና ይስጥልን ቤስት
ማታ እንትን ብዬ ነበረ።
እሺ withdraw ነው
አ፣ ቦ- ቦነስ ነው እም፣
cashier code ኡን ልስጥሽ እና እስቲ እሺ።
የሆነውን ንገሪ።
እሺ
አስራ አንድ ዘጠና ስድስት አስራ አንድ ዘጠና ስድስት
አስራ ሁለት ዘጠና ስምንት
እሺ መቶ ሀያ ብር ቦነስ ገብቶላል። እሺ
መቶ ሀያ ብር ነው እንዴ?
አዎ አንድ አን- ጨዋታ አን- ስለወጣብህ ያለህን አዎ።
odd loss ስለሆነብህ ታካፍለዋለህ።
እኮ አሁን ያ- ያንተ odd ሰባ መቶ ሰባ ስምንት ሲካፈል አራት ነጥብ ሀያ ሁለት ነው። ለእሱ ስታካፍለው እ፣ የቆረጥከው በሀያ ብር ነው አይደለ?
አዎ።
አዎ እንደዚህ ነው የሚሆነው።
okay እንትኑ ላይ ቦነስ የሚለው እኮ ሶስት ሺህ ብር ነው።
እም እም።
እንትኑ ላይ ሶስት ሺህ ብር አለ የሚለው ወረቀቱ ላይ አዎ ቦነስ የሚለው አዎ። ይሄ ግን አ- loss አድርገሃል አንድ ጨዋታ እኮ ለዛ ነው።
ሙ- ሙ- ሙ- ሙሉውን ስትወስጂ ነው እንትን የሚለው አዎ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።